hello ደህና አደራችሁ?
እግዚአብሔር ይመስገን።
አለን ከፌዴሬሽን ነበር የምደውለው።
ከፌዴሬሽን አ- እሺ።
አለቆች ይገኛሉ እንዴ የህዳር ሃያ ዘጠኝን እ፣ አሁን ተደውሎ ነበር ከእናንተስ ጋር ስብሰባ ስለሆኑ መጠየቅ ስላልቻልኩ ነው። በሞባይል የተደወለልኝ አለ።
ስልክ ልስጥሽ ከስብሰባ እኔ ሲወጡ ጠይቀናቸው እሺ እንነግራቸዋለን።
ስልክ ልስጥሽ እሺ፣ ጥሩ ነው። ስጭ ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ዜሮ ስምንት ዜሮ ስምንት ስልሳ ስምንት ስልሳ ስምንት ሀያ ሰባት ሀያ ሰባት ማነው ስምሽ?
ሳራ
ሰባ አራት እሺ ነው።
እሺ፣ ከስብሰባ እሺ፣ ሲወጡ አመሰግናለሁ።
ጠይቄ ነው ያልኩሽ።
እሺ እሺ፣ እሺ